ልቤናችን
አንድ ብዙ ሞልቼ ነበረ ሰባት ሺህ ብር በእንትን በቻፓ በዚህ ቁጥር አሁን በደወልክበት ነው።
ያው እሺ እሺ፣ ስንት ብር ነበር ያልከኝ? ይቅርታ።
ሰባት ሺህ እሺ Hello
ወይ ወይ
ዜሮ ዘጠኝ አስራ አንድ ሀያ አንድ ስልሳ አምስት ስልሳ ሰባት አይደለ?
አዎ ነቡ ነው። እሺ confirm አድርጌልሃለሁ። ትንሽ ቆይታ ሞክር ነው።
እሺ